የእናንተ የሆነ ይስጥልኝ ባንክ አካውንት ናችሁ እና
ሄሎ በዚህ
የሴቱን ኮሜዲያን ለመሳተፍ ነበረ ድሬዳዋ ላይ እሺ ይቻላል። ምንጭ ይዘልሽ እ?
ቦታ መያዝ ይችላሉ። አሁን ቦታ ስንት ነው?
እዚህ ጋር መደበኛ ሶስት መቶ ብር ቢያይቀር
ምን አልሽ?
መግቢያው መደበኛ ሶስት መቶ ብር ቢያይቀር አምስት መቶ ብር
ቢያንስ አምስት መቶ አዎ
እሺ ኖርማል አድርጊልኛ
እሺ ስሞትን አልበል
ሚሚ ሚኒማል
ወልዴ
ዋሴ